ጤና ይስጥልኝ ጉዳይ አልማዝ እባላለሁ። እባክዎ ምን ልርዳዎ?
አዋሳ አላችሁ እንዴ?
ጤና ይስጥልኝ። ምን አለ? ይቅርታ።
አዋሳ አላችሁ?
Hello፣ አቤት፣
ምንድን ነው ያሉኝ? ድምፆት አይሰማም።
አዋሳ አላችሁ እንዴ?
Okay፣ እኛ ያለ ነው አዲስ አበባ ላይ ነው። አዲስ አበባ ላይ ያሉ ባለሙያዎቹና ቀጣሪዎችን ነው የምናገናኘው።
አዋሳ ያላችሁ
አዎ፣
ሌላ
አዲስ አበባ ውጭ አንሰራም። አዎ።
እሺ፣ አዋሳ እኛ ነው ይቅርታ።
እሺ፣ መልካም ቀን።